ያስጠላል። ቤት ነው የምመጣው።
ደስ ቤት ነው።
አዎ ነው።
ማታ ጨዋታ ተጫውቼ ነበርና እሺ
እና አምስት ሺህ ሁለት መቶ ብር መብላት የነበረብኝ ካሽ አውቶ ማለት ነው እሺ።
አራት መቶ ብር ነው የተቀመጠ እና እሱን ነው ማወቅ ፈልጌ ሪፈንዱን ነው።
እ እሺ ካሸር ኮድ ንገረኝ እስኪ ቲኬት።
አይዲው አዎ ይሁንሽ። ID ውን ንገረኝ።
እሺ ኤፍ ኤፍ
ኤፍ ኤፍ
ስምንት ኤፍ ስምንት ኤፍ
ስድስት ሶስት ስድስት ሶስት
ሲ ዜሮ ዲ ዜሮ ሲ ሲ ሲ ዜሮ
ዘጠና ሰላሳ ሁለት እሺ
ሰማንያ ሰባት ኤፍ ሰማንያ ሰባት ኤፍ
ዜሮ ሁለት እሺ
ዘጠኝ ዲዲ
ዘጠኝ ዲዲ አዎ ልክ እኮ ነው አይደል? ራሱን ነው የመለሰልክ። ሰላሳ ስድስት ነጥብ ስልሳ ሰባት total odd ኡ ነው አንድ ነጥብ ሰማንያ ስምንት ወጣብህ። ከዛ ስታካፍለው ሀያ እና ከሀያ
ሰላሳ ስድስት ነጥብ ስልሳ ሰባት
አዎ እሱን ለወጣብህ ጨዋታ ታካፍለዋለህ። ከሀያ እስከ አርባ ከመጣ ራሱን ነው የሚመልስልህ።
እሺ
ለዛ ነው
እና ማለት እዛ ላይ አምስት ሺህ ሁለት መቶ ብር አራት መቶ ብር cash out ሳወጣ እኮ አራት መቶ ብር ነው ያስቀመጠልኝ።
cash out እኮ አልተደረገም። cash out አላደረግከውም። lost ሆኗል ጨዋታው። አንድ ጨዋታ ወጥቶብሃል። ስለዚህ እሱን ቀንሶ ቦነስ ይሰጠዋል። ለዛ ነው።
እና እንደዛ ነው የሚቀመጠው ማለት ልክ ነው ማለት አዎ ልክ ነው።
እሺ አየህ እሺ እሺ